ጤና ይስጥልን ከቢጃይ ነው።
አቤት አቤት። ቢ-
እ፣ እንትን ቅድም ሲወቱ አስመዝግበው ነበር አይደለ?
እ፣ እ፣ እ፣ ጋዝ አስመዝግበው ነበረ ቅድም ምን ምን ጋዝ
ጋዝ አ- አ- ኦክሲጅን አ፣ እ፣ ቁጥሩን ልንገሩት የሚከታተል ቁጥሩን ምን አውቃለሁ። ትናንትም ሰጥተውኛል እኮ ምን አልመጡ። እሱ ምን ጥቅም አለው ብለሽ ነው?
እሺ፣ ይሄንኛውን የያዙትና አስመዝግቤ ነበር ይበሉ አንድ ሺ አንድ መቶ ስልሳ አምስት
አንድ ሺ አንድ መቶ
ስልሳ አምስት አ፣
እኔ አሁን አዳው እንትኑ አይደለም ዛሬውኑ ካለ እንትን ካላሉን እንደገና ሌላ ኪሳራ ውስጥ ይከቱ ነው። በእናታችሁ ተባበሩ።
እሺ እሺ ደንበኛችን በቃ እሺ፣ thank you። እሺ ቻው፣ bye።